ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ነሽ?
እግዚአብሔር ይመስገን። ፕሊንስ
ያለን እንትን ፈልጌ ነበር information እና እሺ የምደውለው ትዊንስ ክሮሲንግ ፍሊንትስቶን እዛ ደንበኛ ነኝ እና አሃ፣ መረጃ ፈልጌ ነበረ።
እሺ የቢሮ ስልክ ልስጦትና የሚመለከተው አካል እንዲያናግረው ታደርጋለኝ። ዜሮ አንድ አንድ ስምንት እሺ፣ አንዴ ይቅርታ፣ እሺ፣ አንዴ እሺ
እ፣ እሺ ዜሮ አንድ አንድ ስምንት ስምንት እ፣
ዜሮ አንድ አንድ ስምንት ሀያ ሁለት እሺ፣ እሺ ሀያ ሁለት ዜሮ አንድ ሀምሳ
ዜሮ አንድ ሀምሳ አዎ እሺ፣ መቶ ሺህ አመሰግናለሁ።
እሺ